እሺ መሲ
ወይ
አስራ የሞተር ኦርደር ይዤ ነበርና
እሺ ሄሎ ሌላ እሺ
ኮስ የኦርደር ነምበሩ ልንገርሽና
ስም ማን ወይ ነው ይዳል አሉኝም ወይ ዝም አሉ። ለምን እንደሆነ አላውቅም
እኮ የሞተር ኦርደር መሆኑን በምን አወቅህ አንተ እ በምን አወቅህ አንተ የሞተር መሆኑን እንዴ fee ኑ ሁለት መቶ ብር እኮ ነው።
እኮ order number ኡ ወይ ንገረኛ አስራ አምስት አስራ ሁለት ነው የሞተር መሆኑን ሁኔታው አስራ አምስት አስራ ሁለት አዎ
ማን ነው ስምህ ዘነበ ዘነበ ቆይ አንዴ ጠብቀኝ እሺ ሁለት መቶ ብር ነው ያሰበልህ ከየት ወዴት ነው የሚሄደው ዘነበ እ ቦሌ ነው የሚሄደው ምን order ኡ ከሰሚት
ከሳሚት ቦሌ ነው አለች customer ኡ ደውሎልኝ
እሺ ቆይ ዘነበ አንዴ ጠብቀኝ እሺ ክፈትልኝ ዋን ፕላኔት እኮ ነው የሚለው አይተሃል እ፣ ዘነበ እ?
ዋን ፕላኔት እኮ ነው የሚለው ዋን ፕላኔት ነው እኮ የሚለው ወይ ዋን ፕላኔት አሁን ደውዬ እኮ አሳ- ነግራቸዋለሁ እና customer ም ደውሎ ነግራቸዋለሁ።
OK እሺ ዘነበ ይደወልልሃል ታገስ ብለዋል እሺ
ታገስ አዎ ይደወልልሃል ዘነበ ነው አቤል አውቃለሁ